Hello hello አቤት
አሁን እያወራን ነበረ ተቋረጠ።
አዎ ድምፆት አልሰማል ስሞትን ይንገሩኝ የኔ ስም እ፣ አዳነ ገብሬ
አዳነ ገብሬ ስልክ ቁጥር ይንገሩኝ 0911
አስራ አንድ 13
እሺ 21 59 ዳምጤ ለስንት ነው ቦታ የተፈለጉት እ፣
ለስንት ሰው ነው ቦታ መያዝ የፈለጉት ሁል- ለሁለት ሰው ከራ ከራ እኔና ሌላ አንድ ሰው ማለት ነው።
እሺ፣ ስለዚህ እስከ አስር ሰዓት በኋላ መጥተው ትኬቱን በአካል መጥተው መቁረጥ ይችላሉ። አስራ ሁለት ሰዓት የሚጀምረው ፕሮግራም ነው።
ትኬቱን ከአስር ሰዓት ላይ መቁረጥ ብቻ ነው።
እ፣ አሁን በር ላይ አሁን የሚመጡ አሉ። እስከ አስር ሰዓት ድረስ አሁንም አለው።
ከአስር ሰዓት በኋላ okay። ስለዚህ በቃ ሌላ የሚያስፈል እስከ አስራ አንድ ማለት መቆረጥ አለበት።
አዎ አዎ።
ስለዚህ ሌላ የሚያስፈልግ ነገር የለም። እዛውን በዚያ የሚቆርጠው አራት ሰው ነው፣ ሌላ የለም።
እሺ።